ኢንቨስትሜንት ቤቴ ነው የምንረዳው።
ከ account ከ online ላይ በ voucher cash out አድርጌ እሺ ቁጥሩን ሳልይዘው ያው ቁጥሩ አጠፋችብኝ።
account history ላይ ገብተህ voucher history የሚል አለ።
እ?
account his- የቤት ቤት ቀሪ balance ን የምታይበት ጋር account history የሚል አለ።
አ voucher ውስጥ
የቤት ቤት ቀሪ balance ህን የምታይበት ጋር አዎ አዎ።
account history የሚል አለ።
እሺ እሱን ስትነካው voucher history የሚል ይወስድሃል። እዛ ላይ voucher code ኡን ታገኛለህ። voucher code ብሎ ኮድ አለ፣ እሱን ታገኘዋለህ።
እሺ እሺ፣ መልካም አ- ቀን።
አመሰግናለሁ።